Mamma och Energy. እሺ እንደምን አሰብሽ?
ሄሎ ሄሎ ጤና ይስጥልኝ።
ሄሎ፣ ጤና ይስጥልኝ ማማ ወዳይ።
ደህና ይስጥልኝ። ደህና እሺ፣ ከቢጂአይ ኢትዮጵያ ነው እየደወልኩ ያለሁት።
እ ፕሮሞተሩ ደውሎ ለጥገና አስመዝግበውሎት ነበረ።
ምንድን ነው
ድራፍት ማሽኑ ምን እንደሆነ ለመጠየቅ ማሽኑ አይሰራም፣ አይሰራም። ደውያለሁ።
መስመሩ ይቆራረጣል። ለመያችሁ አዎ ይምጡና አይስሩልኝ እባክሽ።
እሺ፣ ደንበኛችን ምንድን ነው የሆነቦት?
ሰው ሁሉ ተበተነ፣ ቆመ፣ ምንድን ነው የሆነቦት? ደንበኛችን አይነሳ አያቀዘቅዝም፣ ዝም።
አያቀዘቅዝም።
አዎ ሲወርድ ሙቅ ሆኖ አረፋ ሆኖ ነው የሚወርደው።
ኧረ ቅዝቃዜው ነው።
መስመር ላይ ያሉ ደንበኛችን ደንበኛችን መስመር ላይ ያሉ ይሰማውታል። ደንበኛችን መስመር ላይ ያሉ ይሰማውታል ደንበኛችን